ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
withdraw አርጌ ቅዳሜ ዕለት ስድስት መቶ ብር አልገባልኝም እና ደውዬ ጠይቄ የሆነ ድርጅት ያደረገውን transaction ላክልኝ ብለውኝ መጨረሻው ዜሮ ስድስት ሰጠውኝ ነበረ። በሱ ደግሞ አይገባልኝም።
ስልክ ቁጥር ይንገሩኝ እስኪ።
ዜሮ ዘጠኝ አስራ ስድስት ስልሳ ቴሌግራም የሚጠቀሙበትን እሺ የሚሰጡኝ አዎ፣ አዎ። ዜሮ ዘጠኝ አስራ- አስራ ስድስት ስልሳ እሺ
አርባ አምስት እሺ
ሰባት ስድስት
ዜሮ አስራ ስድስት ስልሳ አርባ አምስት ሰባ ስድስት አዎ
hi ብዬ ልኬሎታለሁ።
እሺ እሺ አሁንም አስበዛ እሺ
ናንከዋን ነው